ጤና ይስጥልኝ ቢጂአይ ኢትዮጵያ በቴሌቪዥን በኩል ልርዳው
ማሽን እንትን ብሎብኝ ነበረ።
ብልሽት ለማስመዝገብ ነው።
የዝራስ ማሽን ነው።
እሺ የቢጂአይ መለያ ቁጥሮትን ንገሩኝ ወይም TIN number ዎት
TIN number ነው ወይስ እ, ካርድ ቢጫ ካርድ ነው ያለው?
አይደለም TIN number ዎትን ንገሩኝ።
አንድ ሺ
አንድ ሺ አስራ ሶስት አስራ ሶስት ስልሳ ሶስት አይደለም አስ- ና ና ቆይ ቆይ አካ እንትን ነበር የኛ እንትን እንትን እ, ቁጥር ቁጥር እንትን ቁጥር ስንት ነው? እ, ደረሰኝ ቁጥር እ፣ እ። ኧረ የደረሰኝ ሁለት ዜ- እ፣ እሱ አይደለም ሁለት ዜሮ ሄሎ ሄሎ ሄሎ ሄሎ